hello አቤት አሁን ደውዬልሽ የነበረው ልጅ ነው።
እሺ አባት አነጋግረናቸዋል እ
እንትን አምቡላንስ ስለወጣ ነው ሌላ ቦታ ብለዋል እና ትንሽ ይጠብቁ ብለዋል ቢያንስ ምን ያክል እም?
ቢያንስ ምን ያክል ይቆያል? እ?
እስቲ አላሳወቁንም እሱን ግን አሁን እንደተመለሰ ይሄድላቸዋል ብለውናል እኮ ካልሆነ እኮ የተሻለ ወይ ሌላ አማራጭ ልንወስድ ነው። አብ ሰዓት ቆየብን። ስለዛ እኮ ነው
እስቲ እሺ ስልክ ልስጥ ሌላ እስቲ አውራቸው እነሱ እ?
ስልክ ልስጥህና እነሱ ራሳቸውን አውራቸው
አምቡላንሱም አዎ እሺ ላክልኝ። እሺ በዚህ ቁጥር እንላክ እሺ እሺ